ይመስለኛል። ሹፌር የትኛው በኩል ነጅቶ
ይሰማል ይሰማል ደንበኛችን
እሺ እንትን ከኢትዮ expert እንትን አድርጌ ነበር እና request አድርጌ ነበር withdrawal እሺ እና ወር አለፈው እስካሁን እንትን አላለኝም አልተላለፈልኝም እና የ processing ነው የሚለው እና የቴሌግራም እንትናችሁ ላይ attach አድርጌ ያለው screenshot አድርጌ ግን እስካሁን ምንም ኢንሻፍ ልከውልህ ነበር። እሺ ያለው
እሺ የቴሌግራም ስሞትን ይንገሩኝ።
ጀማል ኢድሪስ ሰይድ ይባላል ዜሮ ሰባት አስራ ሶስት በኮንታክት ነበር
እሺ ዜሮ ዘጠኝ ኖ ኖ ዜሮ ሰባት አስራ ሶስት ሳፋሪኮም ማለት ነው
እሺ
ዜሮ ሰባት አስራ ሶስት
እሺ ሀያ ስምንት
እሺ ሰላሳ ዘጠኝ ሀምሳ
እሺ ደንበኛችን withdraw ማድረግ ፈልገው ነበር ከኢትዮ expert።
አዎ፣ ወደ እንትን ወደ CBE ብር withdrawal አድርጌ ነበርና processing ነበር እያለ የነበረው አምስት መቶ ብር ነበረ።
እሺ ደንበኛችን ቴሌብር ይጠቀማሉ?
አዎ እጠቀማለሁ።
እሺ አ፣ ለጊዜው ወደ withdraw ወደ CB አናደርግም፣ በቴሌብር ነው ወደ ቴሌብር ነው የሚቻለው።
እሺ እሱን ላክ እሱን ልስጥሽ ስልክ ቁጥር እንጠቀምበት ነው
እሺ የቴሌብር ቁጥሩን ይንገሩኝ።
ዜሮ ዘጠኝ አስራ ሁለት
እሺ
ሰላሳ ስድስት እሺ
no ዜሮ ዘጠኝ አስራ ሁለት አልሽ እሺ
ዜሮ ዘጠኝ no ሰማንያ አራት አስራ ሁለት ይቅርታ
ዜሮ ዘጠኝ ሰማንያ አራት አዎ አስራ ሁለት
እሺ ሰላሳ ስድስት ሀምሳ አንድ
ሀምሳ ሀምሳ አንድ ሀምሳ አንድ አምስት አንድ confirm ላድርግልሽ ሲሆን ሰማንያ አራት አስራ ሁለት ሰላሳ ስድስት ሀምሳ አንድ
እሺ እሺ ደንበኛችን በዚህ ቁጥር መግባቱንና አለመግባቱን ላረጋግጥልዎትና መልሼ እደውልልዎታለሁ።
አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ።